hello አቤት ሰላም ነው እንዴት ነህ አለን አለን ኤጀንሲ ነበር የምደውለው እሺ
የ system ባለሙያ የኔትወርክ አዎ
እሺ ማን ልበልህ
ኢትዮጵያ ነኝ እሺ ኢትዮጵያ እንዴት ነሽ አ ደህና ነኝ እግዚአብሔር ይመስገን አንተ ምን ባለሙያ ነህ እኔ system system እሺ ኔትወርክ አለ
አ እኔ ማን ኔትወርክ ነው?
ነኝ system ሀይሌ
አንተ ኔትወርክ ጋር ማነህ አንተ እኔ አልዋን
አልዋን እሺ የ system ኡን ንገረኝ
ሀይሌ ሀይሌ ግዛው ሀይሌ ግዛው እሺ ስልክ ቁጥሩን ላስቸግርህ
እ የ system
አ
እሺ እያወጣልሽ ነው።
እሺ እሺ እጠብቃለሁ ችግር የለውም ሀያ ሰባት ዜሮ ዘጠኝ ሀያ ሰባት እ እሺ ችግር የለውም ሀያ አምስት ዜሮ ዘጠኝ ሀያ አምስት ዘጠና ዘጠኝ
ሀያ አምስት ዘጠና ዘጠኝ ዘጠና ዘጠኝ ነው አ ሰላሳ አራት ዜሮ አራት
ሰላሳ አራት
ዜሮ አራት ዜሮ አራት ቆይ አንዴ ይቅርታ ዜሮ ዘጠኝ ሀያ አምስት ዘጠና ዘጠኝ ሰላሳ አራት ዜሮ አራት አዎ እሺ አመሰግናለሁ እሺ